ጤና ይስጥልኝ ቴስ የበረራ መረጃ ማዕከል ባኮ ምን ልርዳው? hello ጤና ይስጥልን።
አቤት ሰላም ነው።
እግዚአብሔር ይመስገን።
እኔ የሀገር ውስጥ በረራ ማድረግ ፈልጌ ነበር ከየት ወዴት ነው የፈለጉት?
ከጅማ አዲስ አበባ ከጅማ አዲስ አበባ
ለመቼ ነው?
ለ- ከነገ ወዲያ information ለመጠየቅ ነው እሺ ሙሉውን information ነው እንደየቀኑ ስለሚለያይ ዋጋ እ?
ዋጋው እንደየቀኑ ስለሚለያይ እያየሁኝ ልንገሮት ብዬ ነው።
እሺ አይ እሱን ብቻ ሳይሆን የሰባት ወር እርጉዝ ነኝና አንድ ጊዜ ስሄድ እ፣ ወረቀት ምናምን አምጪ ብለውኛል።
አዎ ፎርም ይሞላል።
ውሃ ነው?
አዎ ፎርም ሞልተው እዛው ኤርፖርት ያስገባሉ። ከጅማ ነው አይደል የሚመጡት?
አዎ
ስንት ስንት ሳምንት ማለት ነው? ሰባት ወር
ሰላሳ አራት መሰለኝ።
ሰላሳ አራት አዎ አዎ ወረቀት ሰላሳ አራት ሳይሆን ሀያ ስምንት ሀያ ስምንት አዎ መብረር ይችላሉ፣ ግን ፎርሙን ሞልተው ያስገባሉ።
እሺ በቃ እሺ አመሰግናለሁ።
እሺ እናመሰግናለን። ስለደወሉ ስሄድ ደውዬ እጠይቃለሁ።
እሺ እሺ